ተናነቀኝ ተናነቀኝ እምባ ተናነቀኝ ተናነቀኝ እምባ
የተለያየለት ልብ ያዝኖ ሊከፋ ምወዳት ከልቤ ነበረ በተስፋ ስትሰናበተኝ ላይቀር መተከዜ ሰው አልሰማ ያልኩኝ በፍቅሯ መያዜ ይኸው ዛሬ ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ ይኸው ዛሬ ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ያኔ ሲነግረኝ ሰው ፈርቶ አኳኋኗን አይቶ ለእኔ እንደማትሆነኝ አልሰማም አልኩና ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ ተናነቀኝ እምባ ያኔ ሲነግረኝ ሰው ፈርቶ አኳኋኗን አይቶ ለእኔ እንደማትሆነኝ አልሰማም አልኩና ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ አ ያ ለስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? ልሰናበት ብዬ ሳወጋት ቀርቤን ይጨነቅ ጀመረ የሚወዳት ልቤን። እምቢ አለ ሆዴ ካለሷ እግሯ ላይ ሲነሳ፣ እምቢ አለ ሆዴ ካለሷ እግሯ ላይ ሲነሳ፣ አፏን ቢስል ግን ማለንዴ ሰው ይገርማል አንዳንዴ፣ አፏን ቢስል ግን ማለንዴ ሰው ይገርማል አንዳንዴ። እምቢ አለ ሆዴ ካለሷ እግሯ ላይ ሲነሳ፣ እምቢ አለ ሆዴ ካለሷ እግሯ ላይ ሲነሳ፣ አፏን ቢስል ግን ማለንዴ ሰው ይገርማል አንዳንዴ፣ አፏን ቢስል ግን ማለንዴ ሰው ይገርማል አንዳንዴ። ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ አ ያ ቃሏን አምኜ ስቀርባት መስሎኝ የማላጣት ይህ ሳይመጣ ገና አልሰማም አልኩና ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ።
ተናነቀኝ እምባ ብሪ በከንቱ ልል ዛሬ ጥላሽ ስትሄድ ፍቅሬ ይህ ሳይመጣ ገና ሰው አልሰማም አልኩና ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ አታውራተው ሲለኝ ያኔ ሰው ንቄ
አታውራተው ሲለኝ ያኔ አ ያ ሰው የፈራው ደርሶ ሐዘን ልቤን ሆነ ተለይታይ ስትሄድ ተናነቀኝ ለቅሶ ልሰናበት ብዬ ሳወጋት ቀርቤ ይጨነቅ ጀ